Campbell
Mira, Está bien.
ሰላም ነው። እ፣ ቆይ አንድ ይቅርታ እ፣ ዘጠና ሶስት ሰባ አንድ እና ሄ- ሄሎ ቤተሰብ ይሰማኛል። እሺ ዘጠና ሶስት ሰባ አንድ እና ዘጠና ሶስት ሰባ ሶስት ምን ሆነብህ?
ሁለቱንም ኮምፕሊት ቤት
ማነው ስም?
በአምላክ በአምላክ ማ አ፣ አንተ ነህ
በአምላክ ነው በአምላክ በአምላክ
በስመ አብ። እሺ ንገረኝ ወደ ነበሩ ድጋሚ።
እ፣ ዘጠና ሶስት ሰባ አንድ እሺ
ዘጠና ሶስት ሰባ ሶስት
ዘጠና ሶስት ሰባ አንድ እና ዘጠና ሶስት ሰባ ሶስት አይደለ?
አ፣ አ፣ እሺ እልሃለኝ።
ቆይ፣ አቆንቴ ማለት አለፍም ሻውን ቤት እሺ እሺ። ምን